hello hello፣ አቤት።
ጤና ይስጥልኝ።
አብሮሽ ነው?
ከድር አጋር ነበር የምደውለው አባይ ቲቪ።
ኡ ከድር አጋር ነበር የምደውለው አባይ ቲቪ ድር ገበያ እሺ፣ እሺ።
አጋር ለመሆን ተመዝግበው ነበረ። hello፣ አቤት፣ አቤት። ይሰማል።
አጋር ለመሆን ተመዝግበው ነበረ።
አዎ። እ፣ እ፣ የተለያዩ ነገሮችን ከእናንተ እንትን
አዎ፣ link ልከንልህ ነበር ስልሳ ሁለት ሀምሳ አንድ ላይ ነው። okay።
አዎ፣ አላየሁትም።
እሱን ስራ check ላይ ነበር ነው።
አድርገውና እሺ፣ በዛ website ተመዝገብና መልሰህ ደውለኝ ስትመዘገብ።
እሺ፣ እሺ። thank እሺ።